ዘጠኝ ሰላም ቤተሰብ ስራ ቤት ነው።
ሄሎ ሄሎ የሚሰማ ይሰማል። ሰላም ነው?
መስከና እሺ ዳዊት አሶሳ እሺ። ዳዊት
እ፣ ትኬት ነበረ እና የተበላ ቴሌግራም ላይ
አዎ፣ ልኬልሻለሁ አይተሽዋል።
አዎ ራጁ ነኝ እያየሁ ያለ ነው።
ሂሳብ ላይ ጨምራ የጨመርክ ነው ሄዶ ነው መቶ ሀያ ብር ጨምር አዎ አሁን ነው ገና እያረኩላ ያለው
እየጨመርሽ ያለሽው አሁን ነው። አዎ ገና ቦነሱ እየተሰራ ያለው
ቦነስ እኮ አይደለም ግን ይሄ ዳዊት አሶሳ አይደለ?
አዎ ቦነስ ነው። ቦነስ አለ። ትኬት ነው።
ቦነስ አይደለም ነው እንግዲህ ትኬቱ ወን ነው ግን ቦነስ ብሎ ነው የሚያመጣው
አዎ እያየሁት ነው። Okay እሺ እሺ እሺ።
እም።
አሁን እናየዋለን።
ጄሪ አለች እንዴ አዎ አለች።
እስቲ የሚጫን ነገርም አለ እስቲ አገናኝ እሺ ጄ ቆይ ሰ- ስንትን ይዛለች? አውራታለሁ። እሺ እነግራታለሁ።
የሚጫን አለ ትደውልልኝ እሺ ወይ እሺ፣ የሚጫን ነገር አለ እሺ ዳይ እሺ መልካም ቀን